hello ጤና ይስጥልኝ። ከሁዳ vehicle manufacturing ነበር የምደውልልህ። አርጋው ነካ አርጋው አራጋው አራጋው። እሺ እንትን apply አድርገህ ነበረ በ senior accountant እና የጽሁፍ ፈተና አለ ሰኞ ስምንት ሰዓት ላይ hello
ይሰማኛል።
እሺ ቦታውን አታውቀውም አይደል? ቦታውን ልንገርህ።
እሺ እ አርሴ እንትን ለቡ አርሴማ ፊት ለፊት ለቡ መብራት።
እሺ እሺ እሺ መልካም ቀን።
እሺ መልካም ጊዜ። እሺ